ሄሎ ሄሎ hello፣ ዘውድነሽ ሰላም ነው?
እግዚአብሔር ይመስገን።
እ፣ ወዳ vehicle manufacturing ላይ በ accounting አመልክተሽ ነበር አይደል?
አዎ ስለዚህ ነገ ፈተና አላችሁ ከስምንት ሰዓት እስከ ዘጠኝ ሰዓት የት ነው ቦታ?
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት።
ለቡ መብራት አይደል?
አዎ ለቡ መብራት ኃይል ስደውል ከ- በዚህ በዚህ- በዚህ ስልክ ልደውል?
አዎ ደውዪ ደርሰሽ እ፣ ብቻ ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ነው። የሚጠፋሽ ከሆነ ደርሰሽ ደውዪ።
እሺ እሺ፣ እሺ አመሰግናለሁ። ስምንት እስከ ይመጣል ዘጠኝ እ ከስምንት እስከ ዘጠኝ ነው።
አዎ ነገ ከስምንት እስከ ዘጠኝ
እሺ፣ ምን አሉ? ሌላ ምን አሉ?
አይ ሌላ ምንም ነገር የለም። ብቻ ነገ በጊዜ ተገኙ።
እሺ
እሺ እናመሰግናለን።
እሺ።